ማዕበሉ ሲበረታ ወጀብ በዝቶ ሲያናውጥ ቢረዳ አንድም ጠፍቶ ጩኸት በዝቶ ሲበረክት ድንገትም ከተፍ አለ በውሃው ላይ ተራመደ ነፋሱን አንዲት ያዘው ልቤ በርሱ ተዋደደ ማዕበሉ ሲበረታ ወጀብ በዝቶ ሲያናውጥ ሚረዳ አንድም ጠፍቶ ጩወለሱ ሲበረክት ድንገትም ከተፍ አለ በውሃው ላይ ተራመደ ነፋሱን አንድ ሲያዘው ልቤ በርሱ ተዋደደ። ደረሰልኝ ኢየሱስ ደረሰልኝ ጌታዬ እምባን ካይን ያብስ ማቄን ሊቀር ከላይ ደረሰልኝ ኢየሱስ ደረሰልኝ ጌታዬ ሸክሜን ሊያራግፍ ሊያርቅልኝ ከላይ ማዕበሉን ጸጥ ወጀቡን ስማሰኘው በእውነትም የኔ ጌታ እርሱ ልዩ ነው። ማዕበሉን ጸጥ ወጀቡን ስማሰኘው በእውነትም የኔ ጌታ እርሱ ልዩ ነው። ልዩ ነው የኔ ጌታ ልዩ ነው ልዩ ነው የኔ ኢየሱስ ልዩ ነው ድንቅ ነው የኔ ጌታ ድንቅ ነው ድንቅ ነው የኔ ኢየሱስ ድንቅ ነው በውሃው ላይ የሚራመድ ነፋሱንም የሚያዘው ሁሉም የሚታዘዙለት በእውነት እርሱ ከቶ ማነው ብዬ በልቤ ስገረም ይባስ ብሎ አስደነቀኝ። እኔንም ደግሞ እንደ እርሱ በባህሩ አራመደ። ልዩ ነው የኔ ጌታ ልዩ ነው ልዩ ነው የኔ ኢየሱስ ልዩ ነው ድንቅ ነው የኔ ጌታ ድንቅ ነው ድንቅ ነው የኔ ኢየሱስ ድንቅ ነው ችሎታው ልዩ ልዩ ልዩ ብርታቱ ልዩ ልዩ ልዩ ማዳኑ ልዩ ልዩ ልዩ የኢየሱስ